ሄሎ ሄሎ አቤት ቴሌግራም ላይ attach ታደርግልኛለህ deposit ያረክባትን message ኧን።
እሺ እሺ አሁን ላክልኝ በዘጠና አምስቱ ሺ
ዘጠና አምስት ማለት ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ሰባ አንድ ሰላሳ አንድ ላይ እስቲ ቆይ ድጋሚ ስጪ ዜሮ ዜሮ ዘጠኝ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ሰላሳ አንድ ሰባ አንድ ምናሽን ድጋሚ ሰባ አንድ ሰባ አንድ ሰላሳ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ
አዎ እሺ እሺ እሺ አሁን አታች አድርግልኝ።
እሺ አረግች እሺ እሺ